ጤና ጤና ይስጥልን።
አብሮችልን
ጽጌ ወልዴ አዎ ምንስታል ከአሪፍ ነበረ ምንድለው
እሺ
ስለ ፖስት ማሽኑ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበረ።
ባለፈ ነግሬሽ ነበር እንድሰራ አይሰራም ብዬሽ እሺ አሳውቃለሁ ብለሽኝ ነበር። የሆኑ ልጆችን መጣ አይታወቅ ነበር እንመጣለን ብለው ጻፉ። እነሱ እየሰራ አይደለም።
አስመዝግበው ነበር ከዚህ በፊት
እንደዚሁ በተደወለልኝ ስልክ ገብቼ ነግሬ ነበር። አዎ መጣው ነበር በመሀል ልጆች እዚህ ሆነው ሲሞክሩት እምቢ አላቸው። በቃ እንመጣለን ብለው ሄዱ። አልመጡም ተመልሰው።
እሺ ደንበኛችን ምን ነበር ያጋጠሙ?
እየሰራ አይደለም ማሽኑ አንቀበና
ሙሉ ለሙሉ አይሰራም።
አዎ ምንም እየሰራ አይደለም። መስራቱም አይችሉም። ዊናር ከተና